hello ጤና ይስጥልን። ከህዋሳ Express ነው የምንደውለው። ትናንትና ሂሳብ ሰርተን ልከንሎት ነበረ። አይታውታል ሂሳቡን? hello hello አይሰማም? ሄሎ አይሰማም? ደንበኛች